hello
hello፣ ጤና ይስጥልኝ።
አብሮ ይስጥልኝ። እንዴት ዋሉ?
ደህና እግዚአብሔር ይመስገን። ደሳለኝ ኃይሉ እባላለሁ። አርቲስት ደሳለኝ ኃይሉ።
እሺ
እሽን እንዴት ነው ማግኘት የምችለው?
ጉዳይ በሌላ ቁጥር ስደውል በዚህ እንድደውል አረገ እ?
ችግር የለም። ጉዳዩ ንገረኝና ለሚመለከተው አካል አስተላልፍልኝ።
እ፣ ጉዳዩ ከአሜሪካ መልእክት ይዤለት መጥቼ ነበር። ደሳለኝ ኃይሉ አርቲስት በዩ ወይሱ እንዲደውልልኝ አድርጉ።
ስሞትም አንድ በል ደሳለኝ አርቲስት ደሳለኝ ኃይሉ
ቢሮ መጥተው ነበር እንዴ? ባለፈው አልመጣሁኝም። ቢሮአችሁ የት ነው? እሺ የሚገኘው የት ነው?
ስልክ ቁጥር ልውሰድ። ዜሮ ዘጠኝ
ዜሮ ዘጠኝ ሰላሳ ዘጠኝ ሰላሳ ዘጠኝ ሀያ ስምንት ሰማንያ አምስት ሰማንያ አምስት ሰላሳ ዘጠኝ ሰላሳ ዘጠኝ አድራሻው ሴት ነው።
አዲስ አበባ ነኝ እኔ። አሜሪካ ሄጄ ብዙ ቆይቼ መጣሁና እዛ መልእክት ልከውኝ ለሱ ይዤ ስለመጣሁ
እሺ ለሚመለከተው አካል አስተላልፋለሁ። እነሱ ይደውላሉ። ስለደወሉ እናመሰግናለን።
ማን ልበል አንቺን?
እኔ ሰሎሜ ይባላለሁ።
እሺ ቶሊ ቴንክ ዩ አደራ እሺ አቶ ደሳለኝ እሺ